ሄሎ
ሰላም።
ሄሎ፣ በስቲ ቤት አቤት አቤት፣ ሰላም ነው።
ሰላም ነኝ አልሐምዱሊላህ። ትናንት ማታ
ትናንት አስር ኪሎ ትናንትና ሶስት መቶ ዶሮ አድርገኝ ነበር።
ሶስት መቶ ብር
አዎ በቴሌ ብር
ቤት ቤት ስልክ ቁጥር የደወልክበት ነው?
አይደለም ዜሮ ዘጠኝ ንገረኝ ቁጥሩን። እሺ ዜሮ ዘጠኝ
ጉድረው ያረከውት አይደለም ቤት ቤት አካውንት የከፈትክበት አዎ፣ ስልክ ቁጥር።
በስቲ ቤት ዜሮ ዘጠኝ አስራ አምስት ሰባ አራት ዘጠና አራት ዘጠና አራት
ሰባ ሰባት በሱ ቁጥር ነው ሰላሳ ሰባት
መይዝ አር- እን- የደወልክበት ነው? የደወልክበት አዎ አዎ አዎ አዎ ዘጠና አራት ሰባ ሰባት ጠብቀኝ። ሄሎ
ሄሎ
ትንሽ ትላንትና ቻፋና ሳምሰንግ ጋር የ system ችግር ስለነበረ ነው እና manually እያስገቡላችሁ ነው። እሺ ጠብቋቸው፣
Okay እና ምን ላድርገው ሳራ ጠብቀው፣ ጠብቀው ይገባል።
መቼ
manually ነው የሚገባው እና መቼ እንደሆነ አላውቅም። በእርግጥ ግን ይገባልሃል፣ ጠብቀው።
እሺ እሺ እሺ መልካም ቀን።